አልብዬ ሆድዬ እልሻል እልሻለሁ ሕይወቴን በሙሉ ያንቺን ብያለሁ። እረየው ደማማ እረየው ደማማ እረየው ደማማ ዘመድዬ ነነ እኔ አንቺን አይደለሁ በመውደድ አለግም አሞኝ አሞኝ ስድም መጣሁኝ ሳዘግም የኔ አልም እኔ ሻል ሻለሁ ሕይወቴን በሙሉ ያንቺን ብያለሁ። የኔ አለም እኔ ላንቺ ክፉ ቅያሜ ነው ትርጉም እርየው ደማማ እርየው ደማማ እርየው ደማማ ዘመድዬ ነኔ አወይ ጉድ አወይ ጉድ ረ ዘመድዬ እኔማ ዘንድሮ ሆኛለሁ ጀርጀርቱ ቢጠሩኝ አልስማ ጨርቄን ታልጎቱቱ የኔ አለም ወዲዬ እኔ ላንቺ ክፉ ቅያሜ ነው ትርጉም
ውዋ ወርዶ ወርዶ አቀበት ይዋኛል። ውዋ ወርዶ ወርዶ አቀበት ይዋኛል። አትበሳጭ ልቤ የባሰ ይገኛል። ሸክም ተሸክሜ ያለቀት ቢከብደኝ ሸክም ተሸክሜ ያለቀት ቢከብደኝ ከድካሜ በቀር የለም ያዋረደኝ የኔ አለም ወድዬ እኔ ላንቺ ክፉ ቅያሜ ነው ተርቦ የኔ አለም ወድዬ አንቺን ከሰው ላይ ፍጹም እንዳላይ እግዳዬ ረየው ዘመዴ እረ አገሬ ልጅ እረ ዘመዴዋ እረ ያገሬ ልጅ ዘመዴዋ ነኔ ያገሬ ልጅ ትቼ የሰው አገር ሳድን ቀረው እንደ ክሳው ጎኔ ሳይደነደን የኔ አለም ውድዬ እኔ ላንቺ ክፉት መዴዋ ውድዬ የኔ አለም እኔ ላንቺ ክፉ ቅያሜ ነው ትርፉ እረ አገሬኔ እረ ዘመዴዋ ዘመዴዬኔኔ እረ ዘመዴዋ አገሬ ልጅ እረ ዘመድዬ እረ አገሬ ልጅ ዘመዴ እረ ዘመድዬ ዘመዴዋ ምን ነው እሳት ነደደ አመድ መች ይገዳል? እንዲህ ነው ሰው ሁሉ አጥፊውን ይወዳል። እረ አገሬ ልጅ ዘመድዬ ነኔ አልምዬ ውድዬ እኔ ላቼ ክፉ ቅያሜ ነው ትርፉ ውድዬ የኔ ሁድ እኔ ላቼ ክፉ ቅያሜ ነው ትርፉ ገዳማ ፈንጣጣ አልወጣላት ፈንጣጣ አልወጣላት እያሏት እናቷ ክንዷን ገለጥ ካርገው ይታይ ክትባቷ አልሜዬ የኔ ሁድ እኔ ላንቺ ክቡት ቅያሜ ነው ትርፉ ሁድዬ የኔ አለም እኔ ሻልሻለሁ ሕይወቴን በሙሉ ያንቺን ብያ